እየደወልኩለት ነው። እ ሄሎ፣ አቤት። ተስፋ፣ አቤት።
ናፈቅሽኝ እኮ እ እ ናፈቅሽኝ፣ ላገኝሽ አልቻልኩም።
እ እውነት ነው። እሺ፣
እንትን ሶዶ high school የሚለው ሰው still እየሰራ ነው እና
በምንድን ነው ያየኸው አንተ?
በ back office ላይ ሌላ ቆይ፣ ሶዶ ሌላ high school አንድ እኮ ነው ያለው አይደለ?
አንድ ነው ያለኝ።
አዎ እኮ ግን እዚህ ጋር disable ሆኗል እኮ። እንዴት እኔ አሁን ዜሮ ነው የሚያሳየኝ በላይ ብዬ ስገባ
እኔ እንጃ። እኔ ልጁ shop ኡ ድረስ ሄዶ check አድርጎ እ እየሰራ ነው። ውል አቋርጠዋል ከኛ ጋር እና እ
okay ቆይ እስኪ ዋይ ዋይ ዋይ አዎ disable ተደርጓል ግን አለ ሽያጭ Hello
ወይ ጄ አዎ የሸጠበት አለ
እንዴት ይሻላል? ልጁ ውል አቋርጠዋል ከኛ ጋር ታዲያ ማን ነው ይሄን እየተጠቀመበት የነበረው ራሱ
እ አዎ፣ እዛ shop ላይ ነበረ።
እሺ ዛሬ ሶስተኛ ቀናቸው ነው። ብዙ ብር ባለፈው ሰርተው ነበር እና እሱን ብርም አላስገቡም። በዛ ግጭት ተፈጥሮ ውሉን እ አቋርጠን ያንን በክስ ነበር ሲቀበል የነበረው ልጁ እና okay አዎ፣ አሁን ግን ዘግቼዋለሁ እስኪ ግን እንዴት እንደሆነ አላውቅም እዚህ disable ሆኗል I think የ cashier ኡ መሰለኝ ስላልተደረገ
ምናልባት እንደዛ ይሆናል።
አዎ የ cashier ኡ አልተደረገም ላይ ሱቁን ነው ዘ- ሱቁን የተዘጋው ነው
አዎ ልክ ነግሬሽ ነበር። የ cashier ኡንም ቅድም አዎ እኮ ዜሮ ነበር balance ኡ እኮ I think ከግማሽ ሰዓት የጀመሩት ሊሆን ይችላል እንጂ ቅድም ነው አይቼው ነበር ደግሜ
አንቺ ታረጋው እስኪ አሁን ቦምቤ ምን እንደዛ ነው
እ የ- የቦምቤ አሁን የለውም የቦምቡ የለውም።
አዎ የ high school ኡ ነው ግን ቅድም የ high school ኡም የለውም ነበረ ግማሽ ላይ ነው ያየሁት እንጂ የጊዛሬን turnover ኡን check ተደርጎ ነበረ
no እየሰራ ነበር። እኔ ስደውልልሽ ልጁ ሄዶ አይቶ ነበር። ደውሎልኝ የደወልኩልሽ okay okay እሺ አሁን ዘግቻችኋለሁ እሺ እሺ ተስፋሽ